ሄሎ ሄሎ ጤና ይስጥልኝ። አቤት
ድንቅ ቲዩብ ላይ የሚቀርቡ ልጆች ከስንት ዓመት በታች ናቸው?
አምስት ዓመትና ከዛ በታች የሆኑ ልዩ ተሰጥኦ ያላቸው መጠቆም ይቻላል። የእርስዎ ልጅ ያልሆኑ በጎረቤት ወይም በሰፈር የሚያውቋቸውን ልጆች ማስመዝገብ ይችላሉ።
እሺ እናት፣ እሺ እሺ፣ እናመሰግናለን።
ከአምስት ዓመት በላይ ልዩ ተሰጥኦ ያላቸው አይሆኑም?
ከአምስት ዓመት በላይ አይሆንም። አምስት ዓመትና ከዛ በታች የሆኑ ብቻ ነው የሚቻለው።
እሺ፣ እሺ፣ እሺ፣ እናመሰግናለን።
እኔም አመሰግናለሁ።